ሄሎ ጤና ይስጥልኝ ከሚዲያ ምን ልርዳው?
ቤትዬ ተጫጫውን ድረስ አልፌ ነበር።
ማልኬ
ቤት ግድ አሳልፌ ነበር አልገባልኝ።
ወዴት ነበረ?
ወደ አሳውን
ወደ ምን አካውንት?
ንግድ ባንክ
ኦኬ አሁን ነው አዎ ንግድ ባንክ የባንክ ሲስተም ትንሽ እያስቸገረ ስለሆነ ይቆያል። process እያደረገ ይቆያል።
ትንሽ ቆይቷል። እኮ አሁን ላይ ነው።
አዎ አዎ ትክክል ነው።
እም፣
ይቆያል ይቆያል። ሄሎ
ሄሎ
ትንሽ ይቆያል ነው ያልኩ።
አይ አየሽ ዛሬ ላይ ሊገባ ይችላል probably ለዛ ነው።
አይ እሺ